ሄሎ
ሄሎ ደረጀ አቤት ወርቃ ኮፊ አልደረሰም ብለኸኝ ነበር አዎ እዛው ከሆንክ ታገናኘኛለህ ስልክ አያነሱም
እሺ
ሄሎ
ሄሎ ወርቃ ኮፊ አዎ ወርቃኮ
ከ beU delivery ነበር የምደውለው እሺ
በ order ነበር ሰማንያ አራት ስልሳ አምስት ሰላሳ ሰባት special ፉል አንድ ታዛችሁ ነበረ አዎ አልደረሰም ብሎኝ ነበር driver ኡ ምን ያህል ይቆያል ከዚህ በኋላ አዎ ይደርሳል
ምን ያህል ደቂቃ እ ሄሎ ሀያ አምስት ደቂቃ ሆነ ይደርሳል አምስት ደቂቃ አዎ
እሺ አመሰግናለሁ ቶሎ ውስጥ እ እ
እሺ አመሰግናለሁ እሺ